ጤና ይስጥልኝ በኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
ነው እንትን ማሽን አስቸግሮ ነበር እና እንዲያዩልን እሺ
ሽያጭ ኃላፊያቸው ነበር የሰርጉት ዮናስ
ምን አሉ ደንበኞች?
ማሽን አስቸግሮን ነበር እና እሺ እናንተ ሙያተኞች እንዲያዩልን ፈልገን ነበር። ቢጃይ ነው እዚህ ሚታ ጋርም አለን እዚህ አለማየሁ ጋርም አለን።
የቢጂአይ አይዲ ቁጥር አሉት? መለያ ቁጥር ያውቁታል?
እሱን አላውቀውም ግን የእንትን ነንበራችን ነው ነገራት ያለኝ እንትኑን ጠይቅ እሺ ሲን ነበር ንገሩ።
በአንዴ ላውጣሽ